ሄሎ
ሄሎ ሰላም ጤና ይስጥልን።
ጊዜውን በቴሌቪዥን ግጤኑ መልጊዜ ሰጂኖ ሴንቲ ማሊቱ ሬጁል ሄሎ ምን አሉ?
ቴሌቪዥን
እሺ ለመጫወት ነው። hello
አዎ
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ሶስት ቁጥር ላይ አለ ጥያቄና መልስ የእድል ጨዋታ የሚል አለ። መርጠው መጫወት ይችላሉ።
እሺ ያው እሺ መልካም